ቤስት ቤት ሄሎ ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። ቤስት ቤት ነው የምንወዳ ዜሮ ዘጠኝ አስራ አንድ ሰማንያ ሶስት ሀምሳ ዘጠኝ ሀያ ላይ ማለት ነው ሰማንያ ስምንት ስምንት መቶ ሰማንያ ስምንት በልቼው ማለት ነው ጣሳ አልደመረልኝም።
ጥቂት አሸንፈ ነው ወይስ አ- ቨርቹዋል? ቨርቹዋል ቨርቹዋል ቨርቹዋል ቨርቹዋል ነው።
እሺ፣ ቴሌግራም ላይ አናግረኸኛል?
አይ አዋራው ማለት ቴሌግራም ያልጠቀምን እሺ፣ ቴሌግራም ያስፈልጋል። አካውንት ሂስትሪውን ስክሪንሾት አድርገህ ስለምትልክልን የቨርቹዋሉን ቤት ሂስትሪ ከሱ ነው እያ- እያየን የምንሰራለን። ቴሌግራም ላይ ሲያንቺ ከታ ላክልና ቴሌግራም ላይ በምን ልላክ በቴሌግራም ስልካችን ልጠቀመን
እኮ ለመሰለ እንትን ቤት ሂስትሪውን ማየት አለብን። ስክሪንሻት ስክሪንሻት ካላየን ም- መስራት ስለማንችል ነው። አጠገብ የሚጠቀም ሰው ካለ ስክሪንሻት አዎ።
ወደሱ ላክለትና ምን ውስጥ ገብቼ ነው እ፣ ምን game ነው የተጫወትከው?
እ፣ አባታ በቃ እዛ ውስጥ history የሚላል እኮ አለ ይመቸዋል።
ምን ውስጥ- ምን ውስጥ ገብቼ እዛው አዎ፣ history የሚላል Aviator ውስጥ
እሺ እዛ ውስጥ screenshot አድርገህ ላክልን።